hello
አቤት ሰላም ጤና ይስጥልኝ። ቴሌቪዥን አብረስልን አለ ምን ልርዳዎት?
ይህን የዚህ አገልግሎት ሁኔታ ትንሽ ስላልገባኝ ይህ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። game ኦችን መጫወት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ መምረጥ
ቲኬት ምናምን ለመግዛት የሚለው
ትኬት ለመግዛት የሚለው ትኬት አይሸጥም። ያው ደንበኛ ነው የሚሆኑት። ደንበኛ ሲሆኑ ነው ትኬት የሚሰጡት።
እንዴሽ አዎ እሺ
ይወጣኛለሽ